ሰላም ጤና ይስጥልኝ ቤት ቤት
አዎ ዞኑ ጋር deposit አደረገ አልገባም።
እሺ መቼ ነበር?
ማታ
እሺ deposit text ኡን ቴሌግራም ላይ ላክልን እሺ ለማሳወቅ ስለሚያስፈልገን ነው። deposit text ኡን አ message ቴሌግራም ላይ አዎ አይደለም በቴሌግራም በቴሌግራም ቤት ቤት support የሚለው ላይ ቁጥሩ ንገሪልኝ አንዴ።
ዜሮ ዘጠኝ ዜሮ ሶስት እሺ አርባ አራት
እሺ ሰላሳ ሰባት አርባ ሰባት
ዜሮ ሶስት ሰላሳ ሶስት ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት እሺ ታንኪዩ እሺ መልካም ቀን